ጤና ስፖርት ባኮም ነው።
ከሁሉ ስፖርት ክራውት አድርጌ ነበረ ዝድሮ ቴሌግራም ላይ ልከዋል።
አይ ኖ ማለት ወደ ቴብር ነው እና አየር ላይ ቀረ።
ከትራንዛክሽን ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ትራንዛክሽን ላይ አዎ፣ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
transaction ላይ ምን ላይ ነው ያለው?
more የሚለው ውስጥ ይገቡና transaction history የሚል ይመጣል።
okay ከዛ ባንክ transaction የሚለው ውስጥ ገብተው ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል።
እሺ እሺ